Hello, Housekeeping.
ሀሴት አ- ዘስድስት አርባ ሁለት ነው ቆይ አንዴ ቆይ ዘስድስት ስንት ነው በኢየሱስ ስም። ዘስድስት ሰላሳ ሁለት
ዜሮ ስድስት ሰላሳ ሁለት ፊን አላረድ ኧረ አለ አምስት ደቂቃ ነው የቀረኝ ነግሬያታለሁ የምር እንደ ብዙ እና- ጃፓን ኮንዶሚኒየማ ሰባ አምስት ብር እኮ ነው ያሰበለን።
አ፣ ልክ ነው ልክ ነው አየሁት ማለት ነው አራት ነጥብ ምናምን እና እሺ እ፣ እንትን አለ አምስት ደቂቃ ነው የቀረኝ እና ሰዓት ውስጥ ታቀላለህ ነግሬያታለሁ ለማ አልደረሰም ነበር ነው ኧረ ያው አምስት ደቂቃ ቀደም ቁጭ ብዬ።
አሁንስ አልሰጡህም?
አሁን በቃ ሪል ቴካዊ ያደርገዋለች እ? እሺ ስጨርስ ደውል።
በቃ እደውላለሁ ያው ኮምፕሊት ነው እሺ እህ።
አይ ተሻለ ተሻለ
በይ ምን እሺ